ከቢጂአይ ነበር የምደውልልህ።
እ እ ከቢጂአይ ነበር የምደውልልህ።
እሺ እሺ እሺ አሎ ሄሎ
ሄሎ ይሰማል?
አሁን ይሰማል።
እሺ ደንበኞች ከቢጂአይ ነበር የምደውልልህ። አሁን መስመሩ እሺ።
ተቋርጦ ነው።
አዎ።
እሺ። ሙሉ ስሙን ይነግሩኛል ደንበኞች ልመዝግብልህ።
እሺ ወልዴ
ወልዴ የአባቶች ሽ- ሽረጋ
ስልክ ቁጥር በዚህ ለያዘው በደወሉበት አ በዚህ በደወልኩበት ስልክ
እሺ፣ የመዘገብኩበት ነው። አንድ መስመር ላይ ጠብቁኝ። ሌላ የማቀዝቀዝ ችግር የለበትም አይደል? የድራፍት ማሽኑ ደንበኛችን መስመር ላይ ነው። ሄሎ ይሰማል? ደንበኛችን ይሰማውታል? ሄሎ ደንበኛችን ይሰማውታል? ደንበኛችን ይሰማውታል? ሄሎ ደንበኛችን ይሰማውታል? ደንበኛችን መስመር ላይ ነው።